ሄሎ
Hello፣ ይቅርታ ዘጋብኝ።
ዜሮ ዘጠኝ ሰላሳ ስምንት ሀምሳ ዘጠኝ እሺ አርባ ዘጠኝ እሺ ዘጠና ሶስት ስም አለበት ቶሚ እሺ ይደወሎታል። እሱ ቺፕቺፕ wallet ላይ ነው የሚላክለት እና ቺፕቺፕ wallet ላይ check ያደርግ እ፣ ቶሚ
Okay።
እርሶ ብሩን ደግሞ ያሉ ይላክለት?
የእርሶን ደግሞ ያሉበት ቦታ ነው የምናመጣሉት።
Okay። አይ የእሱ wallet ላይ ነው የሚቀመጥለት። እቃ መግዛት ይችልበታል እዛ ላይ።
ቺፕቺፕ wallet ላይ ይቀመጣል። የፈለገውን እቃ ገዝቶ መጠቀም ይቻላል።
Okay። አሁን accept ብለሽለታል፣ ይገባለት ይችላል ማለት ነው።
አይ እኔ አስተላልፍለታለሁ
Okay አስተላልፍለታለሁ። game ላይ የሚሰሩ ልጆች አሉ። ለእነሱ አስተላልፍ የላችሁ check ካደረጉ በኋላ ነው የሚደወልላቸው። አሸንፈዋል አላሸነፉም የሚለው ነገር check ተደርጎ ይደወልና የእርሶ ያሉበት ቦታ ይመጣል። የዚህኛው የቶሚ ደግሞ ሁለት ሺህ ብር wallet ቺፕቺፕ ላይ ተቀማጭ ይሆንለታል። ማዘዝ ይችላል።
Okay። እሺ፣ በጣም አመሰግናለሁ።
Okay እሺ፣ ይመጣል።
አሜን። መልካም ቀን